ስም አለበት፣ የእሱ ስም አለበት። ፍቅር ጠፋት በሉ ፍቅር እንዴት ይጠፋል? ይታዘባል እንጂ የሳቀ ንፋስ በነፈሰ ፀሐይ በወጣበት ምን ቦታ ይገኛል ፍቅር የሌለ ንቦ ንቦ ንቦ ቴማር ገንቦ ንቦ ንቦ ንቦ አንቸር ቀዘቦ ንቦ ንቦ ንቦ ደጋ ላይ ዘንቦ ዘንቦ ዘንቦ ዘንቦ ባመጣ ስቦ አገር ሲበረበር ስፍራው ሲበረበር የት ሄደ ነበር? አገር ሲበረበር ሲበረበር ይበረበር አገሩ ሲለካ መንገዱ ሲለካ ሩቅ ነው ለካ ውበቱ ሲለካ ነው ሲለካ የለው ሰርግ የደጋ ሰው ፍቅር ሲለዩ ትዝታ ሲለዩ ትዝታ ሲተኙ ህልም ነው ሲበሉ ትንታ ሲበሉ ትንታ አይንስ ምን አገባው ጥርስስ ምን አገባው ጥርስስ ምን አገባው ልብና ልብ ነው ቀድሞ የሚግባባው ቀድሞ የሚግባባው ይምጣ የተማረው ፍቅር የተካነው አወቅንበትና እኛም ባስነካው በአባቱ ኃይላቸው በእናቱ ፈሰሱ አሳስቆ ገዳይ እንዳልገኝ በጥሱ ንቦ ንቦ ንቦ ቴማር ገንቦ ንቦ ንቦ ንቦ አንቸር ቀዘቦ ንቦ ንቦ ንቦ ደጋ ላይ ዘንቦ ዘንቦ ዘንቦ ዘንቦ ባመጣ ስቦ የአገሬ ጎበዝ የፍቅር ጀግና ሸባርጎኝ ይሂድ እንደ ጀበር ነው ባምባ ላይ ፈረስ እየጋለበ ከተፍ የሚለ ልቡ እንዳሰ የሚያሞናሙ እንደ ባዘቶ አይጠገብም አንድ ገባይቶ ንቦ እንደገና ንቧ እንዳለብህ መለስ ቀለስ በል እንዳመረብህ ንቦ ንቦ ንቦ ቴማር ገንቦ ንቦ ንቦ ንቦ አንቸር ቀዘቦ ንቦ ንቦ ንቦ ደጋ ላይ ዘንቦ ዘንቦ ዘንቦ ዘንቦ ባመጣ ስቦ አይብላሃ አይብላሆ መኔ አይብላሃ አይብላሆ መኔ አይብላሃ አይብላ ቀማኛ አይብላሃ አይንከስ ጥርሱ አይብላሃ መቼም ከጉልበቱ አይብላሃ ይቀድማል ምላሱ አይብላሃ አይብላሃ ሞራ አይብላሃ አይብላሆ መኔ አይብላሃ ዛሬ ሆዱን እንጂ አይብላሃ መቻው ቃል በኔ እንግዲህ እንግዲህ እንግዲህ እንግዲህ እንግዲህ እንግዲህ ያዘ እንግዲህ እንግዲህ እንግዲህ እንግዲህ እንግዲህ አርገው ጠበቅ አርገው ነቅነቅ አርገው ነጠቅ አርገው ጨመን አርገው መታ አይዞ በርታ አርገው መታ አታመንታ አርገው ነካ አርገው ተካ ገና ገና መች ተነካ አርገው ወጠር አርገው በጠር አርገው ለኮስ አርገው ቆስቆስ በል እንግዲህ ሳብ እንግዲህ